ተስፋፋ
ሄሎ
ሄሎ አይሰማም ይሰማል። ወደ betting account በቻፓ ሁለት መቶ ብር አስገብቼ ነበር አልገባልኝ ብሎ betting ላይ
እሺ ወደ ባንክ የላኩበት transaction message አሉት
ወደ ባንክ ሳይሆን ወደ betting account ነው ላ- ያስገባሁት።
ከባንክ የተላከው message አሎት deposit አድርገዋል የሚለው message
ቻፓ ላይ ነው
ነው ከባንክ ከሲቢ ብር ነው ቴሌ ከቴሌ ነው ከቴሌ ብር ነው ከቴሌ ብር ሚስ የቴሌ ብር ሜሴጅ ሚስ አለ ይላል።
እሷን ሜሴጅ ቁጥር ሶስት እና የቴሌ መልቲካ
እሱን ነው የምልከው። ሄሎ
ሰማ
አ- አልተሰማኝም። ቴክስት ሄሎ?
አሁን ልኝ ይሰማል። ቴክስቱን ነው ወደ ስልክ ቁጥር የምትልኪልኝ የምልከው። ሄሎ